ሄሎ ጤና ይስጥልን።
አብሮስትልን የዋብ ክሊኒክ service ነው።
ትክክል።
እሺ እኔ ሀሩን ይባላለሁ። የደወልኩላችሁ ከ We Plus Technology Solution ነበረ።
እሺ So እኛ መተግበሪያ ወይም application ነበር develop ያደረግነው አ- እና እናንተ ድርጅታችሁን እዛ ላይ በማስመዝገብ በነፃ ማስታወቅ ትችላላችሁ።
Okay ምንም አይነት ክፍያ የለውም። ተጠቃሚ የሚያደርገው እናንተን ነው።
እሺ ከእናንተ የሚጠበቀው application ኡን Download በማድረግ የእናንተን service እና አድራሻችሁን እዛ ላይ መመዝገብ ይሆናል ማለት ነው።
Okay ይቻላል።
App Store ላይም Play Store ላይም ይገኛል application ኡ።
እሺ እኔም link መላክ እችላለሁ።
ላኪልኝ እስኪ link ኡ።
እሺ እሺ Thank you.
እልክልሃለሁ። አመሰግናለሁ። እሺ መልካም እሺ እሺ እሺ bye